ሄሎ ሄሎ ሄሎ እንዴት አረፈድሽ? ሰላም ነው?
እግዚአብሔር ይመስገን።
እኔ የምለው እንትን ስለማሽን ልጠይቅሽ ነበረ።
እሺ፣ ሪፖርት ለማውጣት ሳበራው እንትን አለኝ፣ reset አለኝ። reset የቀኝ
እ፣ ማሽኑ ያው stuck አድርጎ ነው።
እ?
ማሽን በማንኛውም ሰዓት stuck ያደርጋል። reset ብልሽት ነው። ይዘኸውና ገቢዎች አሳውቀን የእጅ በእጅን አስመዝግበን ይዘኸውና
የእጅ በእጅ ማለት ድንገት ስራ ከመጣ የእጅ በእጅ መቁረጥ አይ ነው እየሰራው አይደለም። ሳም በቅርብ ነው service አድርጌ ያወጣሁት እናንተ ጋር ማለት ነው። ሙሉ እሺ።
ምንድን ነው እ፣ memory ምናምን ተብሎላ memory ው ተቀይሮ ምናምን ነገር ሲም ካርድ አስገዝተህ ነበር።
ሲም ካርድ አልገዛሁኝ። memory ነው ሙሉ memory ማሽን ተቀየረ።
ምነቱ ነው?
እ፣ ውሃ ሰማይ እቺ እ እ?
ውሃ ሰማይ በጥቁር ነው።
አዎ ውሃ ሰማያዊ በጥቁር ልክ ነሽ።
እሺ በቃ ገቢዎች አሳውቀን ማሽንህና ደብተርህንና ንግድ ፍቃድህ በአንተ ስም ነው።
አዎ በእኔ ስም ነው።
ንግድ ፍቃድህንና መታወቂያህንና ማሽንና ደብተር ይዘህልና እ፣ ቴሌም okay።
ትሄድና በዛው ሲም ካርድም ስለሚያስፈልግ
ቴሌ ሌላ ቴሌኮም ቴሌኮም ኢትዮ ቴሌኮም እሺ።
እኛ ፊት ለፊት አለ በራችን ፊት ለፊት እሺ
እ፣ ንግድ ፍቃድህን original ሉን ይዘህ ብትመጣ ተመራጭ ነው። TIN certificate ህንም እንደዛ original ሉን እና መታወቂያህንም እንደዛው scan scan ስለሚያደርጉት የ cash register SIM card ብለን